ቤት ሐረግ ነኝ። እባክዎ ምን ልርዳዎ?
ሀሎ ሰላም ናችሁ?
እግዚአብሔር ይመስገን።
ደስታ ሄሎ ትናንትና ብሬስ ትንሽ መጫወቱ፣ እሺ ተጫወትክ። እሺ ምን ሆነ?
ከዛ በኋላ ገንዘብ ይላካል።
ገንዘብ አስገብተህ ነው አስወጥተህ?
አይ እ አውጥተህ በቴሌብር ነው- በቴሌብር ነው የምላከው።
ወደ ቴሌብር እየላክ ነው። እሺ ከዛ ምን ሆነ?
አዎ፣ ከዛ በኋላ ቴሌብር ገና አልደረሱም። account ወጣ፣ አልደረሰም። ከ account account ወጣ፣ ወጣ።
ቴሌብር አልደረሰም።
አዎ፣ ከ account ወጣ፣ ግን ገና አልደረሱም። ቴሌብር account እሺ ቆይ ልልክ check ላድርግ። ትናንትና ነው ያልከኝ አይደል?
አዎ፣ ትናንትና ነው። ቁጥሩ ጻፉ፣ እሺ ቁጥሩን ንገረኝ።
በም- የዘጠኝ በመጫወት በመጫወት ቁጥሩ አዎ ንገረኝ።
ዜሮ ዘጠኝ አዎ ዜሮ ዘጠኝ ዜሮ ዘጠኝ እሺ ዜሮ ዘጠኝ ድጋሚ ነው ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት አ hello sixty five
እሺ sixty five sixty five አ
eight eight six eight six eight six አ sixty five ስንት sixty five eight six eight six እሺ እሺ እሺ
አስመልሱ።
ቆይ ቆይ ልልህ ቆይ አንዴ እሺ እሺ
ትናንትና ነው ያልከኝ አዎ ትናንትና ስንት ብር ነው ስንት ብር ነው ሶስት መቶ ሶስት መቶ እሺ ስለዚህ ፕሮሰስ ላይ ነው ይገባልሃል ፕሮሰስ ፕሮሰስ ላይ ነው በቻፓ ነው ፕሮሰስ ላይ ነው ይገባልሃል አዎ በ- በ- በቻባ ነው በቻፓ ነው አዎ።
በቻባ ነው የምወሩ።
በቻፓ ነው አዎ፣ በቻፓ ነው እሺ እሺ ቻው መልካም ቀን
ቻባ ነው ኩ ዕሊ ነው ዕሊ